ጤና ይስጥልን አሊባባ
ሰላም ነው ጤና ይስጥልን አለን። ይሰማል? hello ጤና ይስጥልን ይሰማል፣ ይሰማል። እንትን መኪና ሻጭ አሊባባ ነው ምንድን አዎ አሊባባ አሊባባ። እሺ፣ እንትን መኪና ፈልጌ ነበር ባንክ ምን አይነት?
ጋር የተያዘ ለስራ ወይም ዶርሲ ወይም አይፌ እ?
ሁሉም መኪናዎቻችን ከባ- ከባንክ ጋር የተያያዙ ናቸው።
አዎ እኮ እንደዛ ፈልጌ ነበረ እና ምን አይነት ይኖራቸዋል ማለት ቲክቶክ ላይ ምናምን እያየሁኝ በጣም ብዙ አማራጭ አለው እና at least specific ያለ መጥቼም ለማየት ማለት ነው። በክፍለ ሀገር ስለሆነ እሺ ምን አይነት መኪና ፈለጉ?
ወይ ዶልፊን